Diego te informa.
ሌላ ወይ
የትናንትና ትናንት ወዲያም እንደዚህ አልታረመም እያሉ ነው።
እኮ ቀኑን አየኸው?
የትናንት ስኬትም አለ እሺ የትናንት ወዲያም እኮ ይኸውልህ ምናልባት ማለት ነው ኤፍሬም ላይ አሁን ትላንትና የተቆረጠ ቲኬት የዛሬ ጨዋታ ካለው ሁሉንም አንድ ላይ ነው የሚያርመው።
አልቋል። ጣው- ጨዋታው አልቋል።
Okay እሺ፣ ላከው በቃ ቴሌግራም ላይ እና check ላድርግልህ። እኔ እ- እንትኑ ነው እሺ፣ ይሄ ሀያ digit ያለው አለ አይደል? ረጅሙ ticket ID አ እሱን ነው የምትልክልኝ። እሺ
ቁጥሩን ብቻ ልላክ።
አዎ።
እሺ፣ አን- የአንድ ቲኬት ልላክ ወይስ ሁሉንም ቲኬቶችን ሰብስበ ወ- ስንት ነው?
ብ- አ- ብዙ customer ኦች አሉ። አሁን መጥቶ የሄዱም አሉ። አሁን አዎ።
እዚህ- እዚህ ብቻ ላይ ያለው አሁን አንድ እጅህ ሁለት ላይ ያለው ላክልኝ፣ እሱን check ላድርግልህ። ሲመጡ ደግሞ ትልክልኛለህ። ከዛ እዛው መሀል የሚደረግበት ነገር እንፈልጋለን።
እሺ፣ አዎ፣ እሱ ማናል ሙሉ አክ- አክቲቭ የሚሆንበት ነገር አዎ አውቶማቲክሊ እዛው እንዲሰጣችሁ ሪፈንድ አዎ።
ካለው እሺ። ግን እሺ፣ ቦነስ ካሽር ቲኬት ፎራ ነው ነገር ወይስ እንዴት ዊን ነው?
እ?
ዊን ነው ወይስ ቦነስ ነው? ግን
ወይንም ሎስት መሆኑን እነሱ አሁን አይተን እኛ ማረ- አላረጋገጥንም። እንዴት ነው ማናረጋግጡ? ሎስት መሆኑንም ወይም ወይም መሆኑን እኛ ለማወቅ አያሳይም አይደል?
ማ- አዎ አዎ በቃ ችግር የለውም። የምትችለውን እጅ ላይ ያለውን አሁን ላክልኝ፣ check ላደርግልሃለሁ። ችግር የለውም።
እሺ። ደግሞ እቺ የ cashier ነገር እንዴት ነው? የ cashier code cashier code ይሰራል እኮ active ሆኗል አሁን።
አሁን የሰራ ነው።
አዎ አዎ ይሰራል።
እኛ እኮ የበራ ቦታው የለም እኮ አለ አለ ይሰራል አሁን active ሆኗል። እስቲ check አድርገው። ተስተካክሎ ነበረ።
እሺ። አሁን ቼክ አድርጌ ላሳውቅሽ።
አዎ አዎ ኤፍሬም